ጤና ይስጥልኝ ቤስት ቤት hello
hello hello የሆነ ብር ቤስት ቤት ወደ ቴሌ ብር አስመልቼ voucher ላይ ገባ። voucher ላይ ብሩ voucher ላይ ገባ።
አዎ voucher ላይ ከገባ ምን መሰለህ የምታደርገው አዎ ሾ እሺ
ቤስት ቤት ሱቅ ካለ ቤስት ቤት ሱቅ ላይ ሄደህ ማውጣት ትችላለህ።
የለም የለም እዛ የለም እዛ የት ነው ገጠር ያለው?
ገጠር ነው የት ነው ገጠር ነው ያለው?
ገጠር ነው ወ- የሆነ ገጠር ነው።
እሺ እንደዛ ከሆነ ደግሞ ወደ ቤስት ቤት account ተመላሽ ማድረግ ትችላለህ።
እሺ እንዴት እንዴት መልሳ step ኡ step ኡ ንገረኝ። አሁን እኮ ገብቻለሁ ቤስት ቤት ውስጥ ነኝ።
እሺ እሺ ከዛ መጀመሪያ account history የሚለውን click አድርግ።
የት የት account account history የሚለውን click አድርግና
የት ቆይ መጀመሪያ deposit አሁን deposit balance ምናምን ነው ቴሌግራም ትጠቀማለህ።
አ- አ- እሺ account history አግኝቻለሁ። account history ከዛ- አግኝቻለሁ።
voucher history የሚል አለ።
search- searching period ምናምን እያለ ነው።
voucher አዎ፣ voucher history voucher አዎ፣ history አዎ፣ voucher እሺ history የሚለውን ንካው።
እሺ ነክቻለሁ።
ከዛ start ቢል- በኋላ የመቼን አዎ።
አዎ start የመቼን መቼ ነበረ?
ዛሬ ነው ዛሬ ዛሬ ነው ዛሬ ነው።
እሺ አስራ ስድስት እና አስራ ሰባት አድርገው። start እና end date ኡን አስራ ስድስት እና አስራ ሰባት አድርግና search አድርገው።
አስራ ስድስት እና አስራ ሰባት start date እና end date ኡን ማለት ነው።
አስራ ስድስት እና አስራ ሰባት
search አደረግከው?
ቆይ ቆይ እስኪ እሺ
ቆይ ቆይ
ችግር የለም። ቀስ ቆይ ብለህ ደርስ።
አስራ- ቆይ ስድስት ቆይ። አዎ እሺ አዎ አዎ አግኝቻለሁ።
ከዛ ለ- ስንት ብር ነው ዚዶ ያደረግከው?
ሺ- ሺህ ሁለት መቶ ነው።
እሺ ሺ ሁለት መቶ ሚል ከዛ voucher ኮድ አ- አላገኘህም?
አዎ ሺህ ሁለት መቶ amount አዎ ሺህ ሁለት መቶ ወ- ወጥቷል።
አዎ vo- pending ነው የሚለው አይደል?
አዎ pending ነው።
አዎ እሱ ላይ ከታች voucher ኮድ ብሎ ኮድ የለም።
አዎ አለ አዎ አዎ አዎ አዎ እሺ እሱን ኮድ ኮፒ አድርገው
ኤ አምሳ ምናምን ዋው እሺ ኮፒ ላድርግ እሱ ኮፒ አድርገው ኮዷን ብቻ ነው እሺ ኮፒ እሺ የምታረገው።
እሺ ኮድ ብቻ ነው አዎ ኮፒ አረካት።
ወይ voucher vo- አዎ እሺ አዎ ኮድ አድርጌያለሁ አዎ ከዛ ወደ ኋላ ተመለስና deposit የሚለውን click አድርግ። ወደ ኋላ deposit ተመለስ፣ ውጣ፣ በቃ ከዚህ ውጣና deposit የሚለውን click አድርግ። ወደ ኋላ ተመለስና
አዎ እዛ ብር ምናምን አዎ እሺ አየህ አየህ መጥቻለሁ ተመለስክ።
አዎ deposit deposit ምዝግበው ውስጥ ገባ። አዎ አዎ deposit የሚለውን click አድርግና ከዛ አሁንም deposit voucher ልምጣ አዎ አዎ
ቆይ እሺ ልብስ ይውጣ አልወጣም እሺ
ዋላ ዋላ እሺ ከዛ እሺ አዎ መጥቻለሁ voucher አለ አዎ voucher አዎ voucher የሚለውን click service አድርገው። voucher የሚለውን service click አድርገው አ click እሺ አዎ እሺ deposit ከ- ከዛ voucher የሚለውን መረጥክ።
አዎ ከዛ enter voucher code የሚል box ነገር አልመጣም።
enter enter voucher code የሚል box ነገር
enter enter enter የለም። እዚህ deposit አለ ብቻ ነው።
አለ አለ አለ service deposit service fee free voucher ን deposit ምረጠው፣ voucher ን ምረጠው። አዎ voucher ን click አድርግና አዎ ከዛ enter voucher code የምትል ትመጣለች box ነገር ከታች deposit የሚል በቀይ ተጽፏል።
voucher voucher voucher deposit የለም። በቃ deposit deposit ብቻ ነው።
አለ አለ voucher የሚለውን ውስጥ አልገባህም እንዴ?
vo- እ voucher አዎ መጀመሪያ እኮ አሁን deposit ያ deposit ላይ ገባው።
ከዛ voucher history voucher የሚለውን ም- ም- አልመረጥክም? voucher ቻፓ ሳንቲም የሚል አልመጣልህም?
እስኪ ቆይ እ balance withdraw balance not withdraw bonus balance እ፣ አይደለም አይደለም፣ እሱ ውስጥ አይደለም።
እሺ deposit deposit ነው።
አዎ ራሱ ልክ deposit ምት እንደምታረገው ማለት እኮ ነው። deposit አድርገህ እሺ አታውቅም?
እ voucher አዎ voucher አለ የሆነ voucher አለው። click click አዎ ሳረግ እ ክሊክ ክሊክ ሳረግ አድርገው እሱን እ service fee free deposit eh, process time instant min amount max amount ምናምን ይላል።
እንደሱ አይደለም። ቴሌግራም አትጠቀምም?
አዎ እጠቀማለሁ። አዎ በቃ ቴሌግራም ላይ በማን ነው ስምህ?
ከሌፍ ኡመር ከሌፍ ኡመር ከሊፍ ኡመር ነኝ ብለህ ጻፍልኝና አዎ እ አዎ እንትኖችን ገብቻለሁ እኮ እልክልሃለሁ።
ገብቻለሁ።
ቴሌግራም ላይ አለክ?
አዎ አዎ እሺ ቴሌግራም ነው።
ይኸው አንዴ hi በለኝ፣ አንዴ hi በለኝና step ኦቹ ልላክልህ በፎቶ ይሄው ይሄው ይሄው በልቻለሁ። hi hi ከሊፍ በልቻለሁ። hi ኡመር።
በልቻለሁ።
እሺ እሺ እሺ እሺ። በቃ እሺ አሁን አሁን ልክላለሁ።
እሺ ይሄው በልቻለሁ። ሳይ፣ አሌፍ ኦመር ሁሉም ገብቷል።
ቆይ ጠብቀኝ፣ እንደውም አትዝጋው።
الدولة العاطفية دي تقول مش عندي
ከሊፍ ኡመር اه خليكم راهو ይኸውልህ አየኸው ቴክስቱን
انت تكت እ اه الدرسم الدرسم وراني الدرسم
ይኸውልህ ደ- ሌላው አዎ።
ከሊፍ ኡመር በሚለው ልኬዋለሁ። መጀመሪያ አዎ፣ አዎ፣ አካውንት ሂስትሪ፣ ገባ።
ቮቸር ሂስትሪ፣ ከዛ ስታርት ዴት እንዴት አስተካክለ ኮዱን ካገኘ በኋላ اه ዲፖዚት የምትለዋን ትነካና ቆይ አዎ።
ልኬልሃለሁ። አላይ ሲን አላረከውም ግን طيب كويس طيب ديبوزيت ديبوزيت من كريت فوجر اكونت اللي انت እ ክሬት ቮቸር አካውንት አለ የላኩልን የላኩልን ይኸው
የቱ ነው?
የላኩልን እ
اه
አሁን ቴሌግራም ልኬልሃለሁ እኮ ሲን አላረከውም። ይኸው የላኩልን اه يا جبانو يا جبانو يا جبانو جيني እ انت ይኸውልህ መጨረሻ ላይ ማለት ነው መጨረሻ ላይ ነች ኢሜጅ አለች። ኮዱን ካገኘክ በኋላ አዎ ኮድ አዎ ኮድ አግኝቻለሁ። ኢንተር አዎ አዎ አግኝቻለሁ። ኢንተር ምናምን አዎ አዎ አዎ ኢንተር ቮቸር ኮድ የምትል ቦክስ ከዛ ከታች በቀይ ዲፖዚት አለ እሱ አዎ ጋር አዎ ግን enter voucher code የምትለዋ ላይ ኮዱን paste አድርገው አስገባ አዎ።
ኮዱን ከዛ ከታች deposit የምትለዋን ተጫን ከዛ በኋላ የት ይገባል?
ወደ BestBet account
አዎ ወደ ወደ ነው የምመልሰው።
አዎ
አዎ ገባ ልክ ነው። በቃ ይኸው ይኸው ይኸው አገኘው። ግን ምን አለ ቅድም ቅድም ኮፒ አድርጌቻለሁ። አሁን እ ኮፒ እምቢ አለ እምቢ አለ ኮፒ።
አሁን እሷ ምን ቆይ አለ እስኪ ወደ ወደ ኋላ ልመልስ ብላ ነው በቃ በስ አሁን በቃ ገብቶኛል። በቃ በስ በቃ ካ- ካልገባው እምቢ እምቢ ካለ በቃ መልሼ እ እደውላለሁ።
እሺ እሺ ደውልልኝ ችግር የለም የላኩልህን ይኸው እሺ እሺ አይ እሺ መልካም ቀን መልካም ምሽት ይቅርታ